ነኝ።
ትላንት ደውዬላችሁ ነበር። ሀያ አራት ሰዓት ጠብቁ ብለሽ ብላችሁ ነበር።
postponed ነው።
እንትን በ CBE ብር በት- በ CBE ብር withdraw አድርገህ ነው አይደለም እ እቺ በሳንቲም ብር ማለት ነው። በእሱ አምስት መቶ deposit አደረኩ።
እሺ deposit ስታደርግ የተላከልህ message አለ አይደለ?
አዎ ቴሌግራም ላይ ልክ ያለው እኮ በቃ ከላከው እሺ check እናደርገዋለን።
አዎ፣ በዚህ ቁጥር ምንድን ነው እሺ እሺ እሺ እሺ መልካም ቀን